હા સાલમાં ሄሎ ሰላም ናት?
ሰላም ነው።
ቴስት ቤት አሸንፈን ተጫዋችን እስቲ ብሩን ወደ አካውንት ልናደርግ ስል እ፣ አካውንቱ አላስተራረፈልንም። ወደ አካውንቱ እሺ፣ ይሄ ነው ቤስት ቤት ስልክ
አይደለም እነግርሻለሁ። ስልኩን ንገረኝ። ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ አንድ እሺ
ሰላሳ ሰባት እሺ
ሀያ ስምንት
እ አርባ ስድስት ስለሚ ስንት ብር ነው አባ?
ሺ አምስት መቶ ነበረ አንድ ቦታ ሺ ሁለት መቶ ልኬን ነበር። አንድ ቦታ ደግሞ ሶስት መቶ ነበረ ይላክ ነው እና አልገባልንም እስካሁን
አጠቃላይ ነው ሺ አም- ሺ አምስት የሆነው አይደለ?
አዎ አዎ አዎ አጠቃላይ ሺ አምስት መቶ ነው።
እሺ ያው ለ Chapa እያሳወቅኩልህ ነው።
እሺ እነሱ manual ያስገቡልሃል። እሺ
እሺ እሺ ወደ አካውንት ነው የምገባለን ወይ ወደ Best Bet ነው መለስ ነው?
አይ ወደ አካውንት ያስገቡልሃል።
እሺ እሺ thank you አየሽ፣ እንደዛ እሺ አድርጉልሽ።
አባቴ መልካም ቀን።
አይ በጣም አመሰግናለሁ።
እሺ